Hello hello hello ሄሎ ሁሉ ስፖርት ነው እባክዎ ምን ልርዳዎት?
አይሰማም?
ይሰማኛል እኔ
አዎ ቴሌግራም ሪፖርት አድርገን ነበር
እሺ
እና መልስ አልተሰጠንም እስካሁን።
መቼ ነበር ሪፖርት ያደረጉት?
አሁን ከአንድ ሰዓት በፊት እሺ መልስ ሲ- ሲሰጠን እኛ እነ- እነግሮታለን እዛው ቴሌግራም ላይ ይጠብቁን።
እሺ እሺ እሺ መልካም ቀን።